ጤና ይስጥልኝ እቴ የበራ መርጃ ማዕከል ባኮም ለርዳ።
ሰላም እንዴት ነው?
እግዚአብሔር ይመስገን።
አለን የዱባይ ቪዛ እንሰራለን የሚል መረጃ ሰምቼ ነበር። ልክ ነኝ?
አዎ እንሰራለን።
እስኪ እንዴት ነው እባክህ ብታስረዳኝ። ምን ያህል ይፈጃል? በስንት ቀን ያልቃል? ቪዛውስ የሚቆየው ለስንት ቀን ነው?
ቪዛው የሚቆየው የአንድ ወርና የሁለት ወር ነው እየሰራን ያለ ነው።
okay
አሁን ላይ ግን ለጊዜው hold ተደርጎ እየሰራን አይደለም።
okay የላችሁም አሁን?
አንድ ደቂቃ
እሺ
ይቅርታ መስመር ላይ ስላስጠበቁ
ችግር የለም። ሄሎ ሄሎ፣
ሄሎ አቤት ይሰማዎታል?
አቤት፣ ምን አልከኝ?
የአንድ ወር አስር ሺህ ሀያ ሺህ ይቅርታ፣ የሁለት ወሩ ሰላሳ አምስት ሺህ ነው የሚሰራው። ማንሳዣ እንጠይቅም እኛ ጋር
okay፣ በአንድ በስንት ሳምንት ቀን ውስጥ ያልቃል?
ይደርሳል።
እሺ፣ አድራሻችሁን ማግኘት እችላለሁ? እዚህ ላይ ስልክ ብቻ ነው እንጂ አድራሻ አልሰማሁም።
አድራሻችን ሀያ ሁለት አዲሱ ስቴዲየም ጋር ኤጂ ግሬስ ህንጻ ዘጠነኛ ፎቅ።
okay፣ ስመጣ በዚህ ስልክ ብቻ ነው መጠቀም የምችለው፣ ሌላ አማራጭ የለም?
ይሄ ሰማንያን ሰማንያ አራትም አለ። የቢሮም ስልክ አለን ከፈለጉ
እባክህ እሱን ማግኘት እችላለሁ?
ነገሮችን
አዎ፣ ንገረኝ በጣም።
ዜሮ አስራ አንድ ስድስት
እሺ ስልሳ ስድስት እሺ ዘጠና ዘጠኝ
እሺ ሰላሳ አንድ
እሺ የአንድ ወር ቪዛ ለመጨረሻ እ? እ? እ?
የሚሆን ሰላሳ እና ሰላሳ አንድ ያድርጉት በሁለቱም አለ።
እሺ እሺ ይቅርታ ተጨማሪ መረጃ ማለት ነው እሺ ለ- ለአንድ ወር ሀያ ሺህ ብር ለሁለት ወር ሲሆን ስንት ነው ያልከኝ ሰላሳ አምስት ሺህ ሰላሳ አምስት ሺህ እሺ ሌላ ተጨማሪ የምትፈልጉት መረጃ ወይ ገንዘብ ምናምን አለ አይ ፓስፖርትና ጀርባው ነጭ የሆነ ጉርድ ፎቶ
እሺ ከዛ በአንድ ሳምንት ጊዜ ውስጥ ይደርሳል።
አመሰግናለሁ እሺ እናመሰግናለን ስለደወል። መልካም ጊዜ እሺ መልካም ቀን ለአንተም ቻው